ምግብ ይሻላል ይሻላል። ሄሎ ሄሎ፣ ጤና ስጥልን። ከሁዳ ባይክል ማኒፋክቸሪ ነበር ምደውልልክ። ስልክን ቲክቶክ ላይቭ ላይ ያስቀምጠክ ነበር እና ምን ልርዳክ?
አግኝቼው
ድምፅክ ትንሽ ርቋል።
አይሰማም።
እ ትንሽ ራቀ ድምፅክ።
ሻሽመኔ ያሉትን እንትኖችን አግኝቼ እሺ አገ- አግኝቼ አዋርቻም ከነሱ ጋር ተጓጉቻለሁ፣ ተስማምቻለሁ።
እሺ፣ በዋጋ ተስማማችሁ?
በዋጋ ቀርባ ያናገር ብሎኛል፣ ዋጋ ነግሮኛል።
እሺ በተለያዩ መንገዶች አማራጭ ስለሰጠኝ ቀጥታ እሱ ጋር ሄጄ ለማናገር እንደምፈልገው እመጣለሁ ብዬ ተቀጣጥረናል።
እሺ እ እንትን ዋጋ ምናምን ስጨርሱ ግን ትልክልኛለህ።
ዋጋ ዋጋ ነግሮኝ ነበረ።
አውቅ ያለው ዋጋ ስጨርሱ ስልክ ከፍለክ ስጨርስ እየከፈልክበትን ትልክልኛለህ።
እሺ እሺ እናት እሺ መልካም ቀን።
አመሰግናለሁ።